Hello ሰሞን ይሰማል
Hello
ይሰማል አይደል?
አዎ
ከላይን አዲስ ነው የምደውልልሽ። አብዱ ነኝ።
እ እ ከላይን አዲስ ነው የምደውልልሽ።
Okay እሺ ሰላም ሰላም። ቴሌግራም አልገባሽም? Text አድርጌልሽ ነበር።
ኦኬ አልገባሁም
እሺ የዛሬ apply እያደረኩልሽ ነበር እና እሺ አሁን ምን እየሰራሽ ነው? I mean እየተማርሽ ነው? ስራ ላይ ነሽ?
አይ አሁን currently ምንም እ፣ የደረሰኝ ዩኒቨርሲቲ ደብረ ማርቆስ ነው እና ደብረ ማርቆስ ደግሞ ጦርነት ስላለ Okay እ፣ አልጠሩም እስካሁን እና ግን የእንግሊዝኛ ቋንቋ ምናምን እየተማርኩ ነው ያለሁት ነው Okay እሺ በቃ elementary የተማርሽበትን ትምህርት ቤት አለ ቴሌግራም ላይ text አድርግልኝ።
እሺ እሺ አሁን እም፣ አቺም አሁን ወይ ደግሞ ንገሪኝ አሁን።
ልንገር ባህር ዳር አካዳሚ Okay elementary ም እዛው ነው የተማርሽው?
አዎ በቃ ከ KG one እስከ አስራ ሁለት እዛ ነው አዎ።
የተማርኩት Okay እሺ አዎ።
በቃ።
እሺ፣ እ፣ እና እደርሳለሁ አለማ እ፣ ያው ዛሬ አሁን submit ላደርግልሽ ነው።
እና እደርሳለሁ ኧረ ደርሻለሽ እኮ እሺ ምን የቀረሽ document የለም ደርሻለሽ።
እሺ እሺ አመሰግናለሁ እሺ ቻው።
መልካም ቀን እሺ ላንቺ